ደቂቅ አገባብ ምዕራፍ ሶስት ክፍል ሁለት ትርአስ ትርጋጽ ትርአስ ራስጌ ይሆናል። በባዕድ ይዘረዘራል። ትርአሱ ትርአሲሁ እያለ ይረባል። ትርጋጽ ግርጌ፣ አፍአ፣ እዳሪ፣ ውስጥ፣ ውሳጤ፣ ውሳጢት፣ ውስጥ ይሆናሉ። ቅድም፣ ፍጽም፣ ገጽ፣ ፊት ይሆናሉ። አንጻር፣ ምንጻር፣ መንጸር፣ አፍዛዥ፣ ትይዩ ይሆናሉ። ድህረ፣ ከኋላ፣ ኋላ ይሆናሉ። ድህሪት፣ ግንጵሊት፣ ግፍትኢት፣ የኋሊት፣ የግንግሪት ይሆናሉ። ማሰሪያቸው ተአስረ ወርቀ ናቸው። የማን፣ ይምን፣ ኢም፣ ቀኝ፣ ጸጋም፣ ጽግም፣ ጺም፣ ግራ ይሆናሉ። ሲገባ ወርቀ ኤሊ፣ ድህሪተ፣ ግፍትኢተ፣ ግንጵሊተ፣ ተአስረ አምላክ በስጋ ድህሪተ ግፍትኢተ ይላል። ጽፍ፣ ጽንፍ፣ ጽንፊፍ፣ ጽነፍ፣ ክንፍ፣ ክንፊፍ ክነፍ ክነፊ ከንፈር ሐይቅ ድንጋግ ገበዝ ወሰን ዳር ይሆናሉ። ክንፍ ለሁሉ ጽንፍ ጽፍህ ለቦታ ሐይቅ ከንፈር ለባህር ድንጋግ ለባህርና ለዘመን ገበዝ ለወንዝ ለሰው ወሰን ከልብስና ከህብስት በቀር ለሁሉ ይሆናል። አደያም ደወል ብሔር አውራጃ አደያም ለሀገር ለወንዝ ደወል ብሔር ለሀገር ይሆናል። ማእከል መካከል ይሆናል። ማሰሪያው በጽሐ ቀረበ ርእየ ሀወፀ ናቸው። ሲገባም በጽሐ ማእከለ ሀገር ርእየ ማእከለ ሀገር ይላል። አገባብ ሲስማማቸው ሆረ ሮጽ ሲስማማቸው ሆረ ሮጸ ናቸው።